Hello ጤና ይስጥልኝ ጤና ይስጥልኝ።
አቶ ሞገስ።
አዎ እሺ ከ Flintstone Homes ነው የደወልኩሎት። ሰላም ነው?
እ እ ከ Flintstone Homes ነበር የደወልኩሎት።
እሺ እሺ፣ እሺ።
ሰላም ነው?
ሰላም ነው፣ okay።
እግዚአብሔር ይመስገን። እ ሮብ ብቅ እላለሁ ብሎን ነበር፣ ለዛ ነው አዎ፣ የደወልኩት።
አዎ።
አስታውሱኝ።
በሮብ ብቅ እላለሁ ብዬ ነበር፣ አልተመቸኝም።
አዎ።
በ- በሆነ ሁኔታ okay። እሺ ወደ አርብ አካባቢ ነው ያሰብኩት፣ ይቻላል። በቃ ያው አርብ መጥቼ ብትመጣ- check ለማድረግ እሺ እሺ፣ ይቻላል። አርብ ብቅ አልተመቸኝም።
ብለው።
ለዚህ ነው ዛሬ የሆነ እሺ።
ፕሮግራም፣ ሌላ ፕሮግራም ለዛ okay።
በቃ እሺ እሺ፣ አቶ ለዛ ሞገስ ነው።
በቃ እሺ፣ አርብ እሺ።
ብቅ ማለት ይቻላል። ችግር እሺ እሺ፣ እሺ፣ አመሰግናለሁ።
እሺ፣ እኛም እናመሰግናለን።